ሄሎ ምልርደው
ሄሎ
ሄሎ ሄሎ
አይሰማም?
ይሰማል። ምልርደው ቤስት ቤት ነው።
አዎ ቅድም አንቺ ነው ያናገርኩት ወይስ ሌላ ሰው? በእናትሽ ምን ነበረ?
የሆነ ብር አምስት ሺህ ብር እንትን ብሎ ሊገባ እያሉ ነው።
ወዴት ገባ?
ሊንግ አሉኝ ልጆቹ። ቁጥሩ ልንገርሽ ወይንም እኮ እሺ፣ በሳንቲም ፔን ያደረጉት በሳንቲም ቤት ነው ወይ
የመቼ ነው?
ከ ከቤት ቤት ወደ ሳንቲም ቤት እና
እኮ የመቼ ነው?
ከሁለት ቀን በፊት ትናንት ማታ
እኮ በቃ አሳውቀናቸዋል። የብሶ ነው እንደዛ የሆነው። ይስተካከላል፣ ይገባሉታል። ትንሽ ይጠብቁ።
አይ የብዙ ሰው ነው አዎ አዎ።
ወይ ቁጥሩ ልንገርሽ እንዴ? አንዴ በእናትሽ ምን አሉኝ?
ቁጥሩ ልንገርሽ?
እሺ check ማድረግ እችላለሁ። እሺ ንገሩኝ።
እሺ ዜሮ ዘጠኝ እሺ ዘጠኝ እ እ ዘጠኝ ሀምሳ ሁለት ሰማንያ ሦስት ዘጠኝ ሁለት
ሄሎ ዜሮ ዘጠኝ ዘጠና አምስት ሀያ ስምንት
እሱን አንተ ንገራታለች። ይህ እሺ እየሰማሁ ነው።
ዘጠኝ ሀምሳ ሁለት ሀምሳ ሁለት
ሰማንያ ሦስት ሰማንያ ሶስት ዘጠና ሁለት እሺ
ስልሳ ስምንት
እሺ አንዴ መስመር ላይ ጠብቁኝ።
እ መስመር ላይ ጠብቁኝ አንዴ ስልኩ እንዳይዘጉት።
ሀይ ሀይ አይ ብዙ ሰው ነው አለች። እኮ አይ እንደዛ አይደለም
እኮ በቃ ተመሳሳይ case ነው። ተመሳሳይ case ነው እንዳልኩት ነው። እያስተካከሉት ነው። ለሁሉም እያስገቡ ነው። ይገባላችኋል። ትንሽ ጠብቁ።
እሺ፣ እሺ፣ መልካም ቀን።
እሺ፣ እሺ